Hello
Hello Hello ቆይማ እስኪ number ሽ ልክ አይደለም። እስኪ ንገሪኝ በስነ ስርዓት። ሁለት ዜሮ አልሽኝ ስልሳ አራት አርባ ስድስት ሰማንያ ስምንት ሰማንያ ሰባት አልሽኝ።
አዎ ይሄ ነው
ይሄ ትክክል ነው ነው እኮ።
ውል ተዋውለሻል ግን እ?
እ? ትክክል ነው የነገርኩሽ እንደዚህ ነው ውሉን ተዋውለሻል agreement
Agreement ተዋውለን transfer አድርገን transfer ያደረግንበትን ብር ሰተናቸው ደረሰኝ ቆርጠውልናል በቃ እሺ ቼክ ላድርግ ድጋሜ እሺ ቼክ አድርገሽ